ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
ሄሎ ይሰማል?
አቤት ሰላም ሌላ ውስ- ዲፖዚት ካደረኩ ትክክል ነው?
እ ሌላ ዲፖዚት ካደረኩ
ድ- ድጋሚ ዲፖዚት አረግ ከሌላ ካደረኩ ሌላ ብር አሁን ካስገባው ይወስዳል?
አይገባልም። አታረገው።
አይገባም?
እሺ ሲስተም አዎ ሲስተም ቢ ስላለ ነው አታረገው። በሌላ አድርገው። በቤ- በቴሌብር ምናምን ሞክር። በቴሌብር ምናምን ይገባልሃል።
ይህ
አዎ እሺ